Nein, mir was abgemacht.
ሄሎ ሄሎ ቀለበ ወይ
ከስተመሯን አገኘ እንዴ?
አላገኘኋትም እ ከስ- ነበረ አላገኝ- አላገኘኋትም አላ መልሰው እስኪ ኦርደሩን እስኪ ነው ግን የምትመልሰው እ
መልሰው ኦርደሩን ግን ሳህኑ ሊፍ ሳይሆን እስኪ ነው እሺ የምትመልሰው እስኪ ነው የምመልሰው አሁን ነው የምመልሰው አሁን መልሰው በቃ እሺ እሺ፣ ከና ሳውቀኝ አንስል እሺ